hello hello ጤና ሰላም ይስጥልኝ።
ጤና ይስጥልኝ። ቴሌቪ አዎ እ ኬኖ ተጫውቼ ትኬቱ እንትኑ አሸንፌ አልተላከልኝም።
ምን
ኬኖ
ምንም አልገባለትም።
አዎ
እስቲ ስልኮትን አንዴ።
ሀያ ሰባት ሰባ
እሺ ዜሮ ስድስት ሰባ ሁለት
አንዴ ቆይ። ዜሮ ዘጠኝ ሀያ ሰባት
ሀያ ሰባት ሰባ
ሰባ ዜሮ ስድስት ሰባ ሁለት
ዜሮ ስድስት ሰባ ሁለት ሰባ ሁለት አዎ አንድ ይጠብቁ መስመር ላይ ወይ መልሰን እንደውላለን።
ትደውያለሽ? እሺ እሺ